hello
ደህና አደርክ።
ሰላም ጤና ይስጥልኝ።
የምደውለው ከ WePlus Solution ነው።
የት?
WePlus Solution WePlus Solution application develop አድርጓል አንድ ድርጅት ነው እና እዛ okay።
ውስጥ እ፣ እናንተ እንድትመዘገቡ ምዝገባ በነፃ ነው እና እንድት promote እንድታደርጉ store ኣችሁን የ furniture ቤታችሁን እና okay፣ ምንድን- እንድትገበያዩበት እን- app ኡን አውርደው እዛ ላይ ነው ምዝገባው እንድት- እንዲመዘገቡ ነበር።
መልካም እሺ።
link ልላክልህ ወይስ link- ታወርደዋለህ?
link- link ኡን ላኪልኝ።
እሺ በቃ ልካለሁ። አመሰግናለሁ።
እሺ።